ሰላም ጤና ይስጥልን።
አብሮ ስትልኝ ተቋረጠ በመሃል አዎ ተቋረጠ። እየደወልኩልሽ ነበር።
የሰዓት ነው።
ችግር የለውም። አይ በሰዓት ነው፣ ችግር የለውም። እስከ አስራ ሁለት ሰዓት አለን እኛ።
okay ነው። እሺ፣ አዎ እና ማስታወቂያዎትን check አድርጌዋለሁኝ።
እሺ፣ አሁን ጨምሪልኝ ያሉኝ የሚያዘርፍም ጨምሬልዎታለሁ፣ ግንባታ ላይ ያሉኝ ማለት ነው
ግን መስፈርቱ ላይ አለ እንዴ?
እ
መስፈርቱ ላይ አለ
መስፈርት ላይ ማለት ነው።
አ ማለቴ ግንባታን ያካትታል ነው።
አዎ የኛ አዎ finishing በተለይ finishing ላይ ቀለም፣ gypsum board የመሳሰሉትን ሙያ ካለዎት ብቃት እሺ።
ካለዎት ሰርቶ የሚያውቁ ከሆነ ነው እኛ እዚህ ጋር እንትን የምንለው ሰርቼ አውቃለሁ ብለውኛል አይደለ?
አ አዎ እሺ። ስለዚህ እ፣ ሲመጣ እንደውልሎታለን።
በቃ ደውልልኝ። እሺ፣ መልካም መልካም ቀን ይሁንልዎት።
እሺ፣ እሺ። መልካም ቆይታ። ሰላም።
አሜን።